በዚህ ወደ ልኬው ነበር አልገባልኝ፣ process ላይ ነው ይላል። እስካሁን ትናንትና ነው የተደረገው።
አይደለም አሁን ወደ account እንዲገባ አድርጌው ነው ገቢ አድርጌው እሺ፣ ከቴሌ ብር አልገባም።
ገቢ ማለት ወደ ቤት ቤት account ነው የላከው።
አዎ፣ አዎ፣ አዎ።
okay፣ ከ CBE ላይ ነው ቴሌ ነው ቴሌ ቴሌብር ነው።
አዎ፣ ለቴሌ እሺ፣ ቴሌብር የላከልህን text አንድ ቴሌግራም ላይ ላከልን። እሺ፣ አልጋ አላከውም text ቴሌብር አላከልህን አዎ፣ ቴሌብሮች ጋር ደውልና text ኡን አስለ- አስልከህ ላከልን ለኛ። text ኡ ላይ ያለው transaction ID ስለሚያስፈልገን ነው። እሺ፣ ለቻፓ ወይ ለሳንቲም ለማሳወቅ እሱ text ስለሚያስፈልገን ነው እና አስለ- አስልካቸውና ቴሌግራም page ኣችን ላይ አታታርግልን።
እሺ።
መልካም